ሄሎ ሰላም ጤና ይስጥልን ቤት ቤት እግዚአብሔር ይመስገን። ጉድ የሆንኩ ልጅ ነኝ በይ።
እ በዚህ ሳምንት ጉድ የሆንኩ ልጅ ነኝ።
ጉድ የሆንኩ ልጅ አዎ
እንዴት ነበር እንደሚ እና አሁን ቅድም የሆነ የሆነ ብር ዝም ብዬ ሄሎ ወጪ አድርገህ ነው
አዎ አልገሳም በዚህ ስልክ
በአዎ አይረ ቤት እ በእናትሽ ሁለት መቶ ብር ተበላው በአንድ ቀን
እሺ እሺ ቆይ አንዴ እና አሁን አሁን ቅድም የሆነ ብር አገኘኛ አርባ ሺህ ብር ትራንስፈር አድርጌ እሺ አንዴ ጠብቀኝ ቆይ እሺ እናቴ
hello ወይ ወይ ጤና ይስጥልኝ።
አብረስቱልን እሺ ምን ነበረ withdraw ነው deposit?
ውዝዶ ነው እንጂ ውዝዶ withdraw ነው። እሺ deposit ማ ትናንት ገደለ- ገደለኝ እኮ እ እንዴት አልገባልህም?
አይለም በጣም ብር ተበላው ትናንት ወደ መቶ ምናምን ብር okay መቶ- መቶ ሺህ ምናምን ብር እሺ አንድ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
እ?
የቤት ቤት ቁጥርህን ቤት ቤት የምትጠቀምበትን ስልክ ቁጥር
ይህ በዚህ ነው በደወልክበት ነው አዎ በሀያ እ, አራት ት- ልትነግረኝ ትችላለህ? transfer ስለሆነ ዜሮ- ከሌላ team እየታየኝ አይደለም። እሺ ዘጠኝ ሀያ አራት እሺ ሀምሳ አምስት እሺ ሀምሳ አራት ሀምሳ አራት ዘጠና ስድስት ስንት ብር ነው?
እ? መጣ እሺ መጣ እ፣ አ- አርባ ሺህ መቼ ነበር withdraw ያረከው?
እዛ ቅድም አንድ ሰዓት በፊት እሺ አንዴ መስመር ላይ ጠብቀኝ። እሺ እሺ ቼክ ላድርግልህ። ማን ልበል ስምህን?
ገመችስ እሺ ያው approve አድርጌዋለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ